ቴሌ ስራ ስራው እኮ ነው። አይተዋል።
ካንስል ኦርደር ነው መጀመሪያ የተላከው ነው የተሸዋል።
ስራ ነው የተባልከው።
አረ መጀመሪያ ላይ ልላክልህ በዚህ በቴሌግራም እንደዛ ነው የሚለው እኮ ካንስል ኦርደር ነው ነው የሚለው።
እንግዲህ ለእኔ አሁን ያሉኝ ስራው ነው የተባለው። ይህ ስራው አሉኝ አይደል? ማስተላለፍ ነው እኔ ስራዬ። እንግዲህ ወይ ድጋሚ ጠይቃቸው ቦት ላይ ወይ ቲም ሊደራናቅ
እኔ እኮ ግራ ገባኝ። እስካሁን ቁጭ ብዬ ነበረ cancel order ነው ሲባል አንቺንም ጠይቄሽ እኮ ፍቅር ማለቴ ሀናን ጠይቂያት እኮ ይወጣልሃል ነበር ያለችኝ እኮ አሳወቅኩልህ። ግን ሲነግሩኝ አሁን ስራውን የተባለው አሉ። ስለዚህ ደውላ ወይ team leader ጋ ደውል ወይ ደግሞ bot ኡ ላይ ጠይቃቸው cancel አይደለም ወይ ብለህ ድጋሚ ጠይቃቸው አሁን።
እሺ እሺ